Hello ለክቻለሁ በስልክ
እሺ ምን ነበር የላክልህ?
እ ምን ነበር የላክልህ?
Message ኡ ነው የደረሰኝ ስምህ Message አለ ቴሌግራም ላይ ስምህ ማን ነው?
ሁሴን ሁሴን አለ
ሁሴን ሁሴን አብዲ ካኒ የሚለውን ሁሴን ሁሴን አዎ
እስቲ ሙሉ ስም ንገረኝ።
ሁሴን አሊ ድረስ ነው ግን በቴሌግራም ሁሴን አሊ ሁሴን አሊ አለ ሁሴን አሊ እስቲ የቴሌግራም ስም ቁጥርህን ንገረኝ።
ዘሪትን አርባ ስምንት አርባ ስምንት ሀያ ዘጠኝ ሀያ ዘጠኝ ሀያ ሶስት
እሺ ሀያ ሶስት አስራ ሶስት
በስልክ ካልመጣልኝም
እ በስልክ አልመጣልኝም። ሁሴን ማን ነው የሚለው?
ሁሴን ሁሴን በስልክ አልመ- አልመጣልኝም
እሺ ቴሌግራም ላይ ወይ hi በል ከላይ እሺ፣ እንድትመላልኝ። እሺ እ በስምንት ዜሮ ስምንት ዜሮ አራት ላይ ሀይል ወይ በ አይ በዚህ የቴሌግራም ላይ hi በለኝ ከላይ እንድትሆንልኝ።
እሺ እሺ በዚህ በዚህ በዚህ ስልክ ቁጥር ነው አይ ቴሌግራም ቁጥራችን ታውቀዋለህ?
ቁጥራችሁ ዜሮ አንድ ምናምን አለ ማለት ነው።
ዜሮ ሶስት ቤት
ዜሮ ዘጠኝ ዜሮ ዘጠኝ ዜሮ ሶስት ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት
እ አርባ አራት አራት ሰላሳ ሰባት አርባ ሰባት አሁን ቴሌግራም ላኩበት ያልኩህ እኮ ነው።
እሺ እሺ እሺ
እሺ በዚህ ልክ ልሻለሁ።
እሺ እሺ ላክልኝ።